ጊዜ ሲሸኝ ጊዜን ወልዶ አመት ሲያልፍ መዓት ወልዶ ይህንን ሳይሰጋሁና መኖር ፈራ እንደገና እንደገና እንደገና መኖር ፈራ እንደገና እንደገና እንደገና መኖር ፈራ እንደገና የጊዜ ቅጣት ፍሬ ያደረገኝ ጉማዝሎ ሰማይ ቀኑ ከበደኝ ወይ አንዴ አይዘን ቦያ ያባራ ዘንድሮስ ውሃ እሳትን ፈራ የጊዜ ቅጣት ፍሬ ያደረገኝ ጉማዝሎ ሰማይ ቀኑ ከበደኝ ወይ አንዴ አይዘን ቦያ ያባራ ዘንድሮስ ውሃ እሳትን ፈራ አይ ጊዜ አቤት ጊዜ ድብቅ ጊዜ ከንቱ ጊዜ አይ ጊዜ አቤት ጊዜ ድብቅ ጊዜ